Hello ሰላም ጤና ይስጥልን። ቤት ቤት እንዴት አመሸሽ?
እግዚአብሔር ይመስገን ሰላም አምሻል።
አለን ወጪ አድርጌ ነበር እና ግን ሊደርስልኝ አልቻለም።
መቼ ነው?
አሁን
በዚህ ስልክ ነው?
አይደለም በልንገርሽ አጂ
እሺ ጀርበ አስራ አራት አስራ ሶስት እሺ ዜሮ ዘጠኝ እህ አርባ ዘጠኝ
ስንት ብር ነው?
ሁለት ጊዜ አምስት
አምስት አምስት ሺህ አዎ
ያው አሁን ገብቷል። እሺ check አድርግ
እሺ እኔ የምለው ወይ በራሴ ስልክ ስደውል ግን እ፣ የተሳሳተ ቁጥር ነው የሚለኝ ይሄ አራቱ ኮድ ማለት ነው።
ሰማንያ ስምንት ዜሮ አራት ላይ አዎ ቅድም ባስ በሰጠሁሽ ቁጥር ማለት ነው።
ምናልባት አይ ምናልባት voice ብቻ ከሆነ ያለው ካርድ ስለሚያስፈልገው ነው እንጂ አሀ፣ ይሻላል።
ፓኬጅ ከሆነ አይሰራም።
አ እንደዚህ ነው የሚለኝ።
you've dialed is not correct. The number you've dialed is not correct.
ሰማሽው?
አ ካርድም አለኝ ምናልባት እ ካርድም አለኝ። ትናንትም ከትናንት ወደም እንደዚህ ሲያስቸግረኝ ስለነበረ ነው።
እንግዲህ እየሰራ ነው ያለው እሺ፣ ነው። በዚህ እሺ፣ ደውልከ። እሺ መልካም እሺ፣ እሺ አመሰግናለሁ። thank you እሺ አባቴ ቻው። እሺ